hello hello ሰላም ጤና ይስጥልን። ትንሽ ድምጽህ ራቅ ብሏል። hello ከዊፕላስ ነበር የምደውለው የእኛን application አውርደህ ነበር አሰፋ ነህ? እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት ነበረ።
እሺ አሁን እርስ ያወረዱት አሽከርካሪዎቻችን የሚመዘገቡበት ላይ ነው እና We Plus Solution user የምትላለች አገልግሎቶቻችንን በግልጽ የምታገኙበት ሶስት መቶ ሀምሳ በላይ game ኦች ያሉበት እና አሸናፊ የምታደርገው አንድ referral code ያለችበት ማለት ነው። እሷን አውርደው እንደ በፊቱ register ሲያደርጉ ሁሉንም ነገር ግልጽ አድርጎ ያመጣልዎታል ማለት ነው። እሺ አመሰግናለሁ። መልካም ቀን ይሁንልዎት።